አባታችንን ድንቁን እንድርዶት
እንደው ጤና ይስጥልኝ።
ና በእድሜ ይስጥልኝ። እንዴት ነው?
ሰላም አደራችሁ። እንዴት ናቸው?
እግዚአብሔር ይመስገን። እንዴት ነው?
አለን እ እንትን እ ቫን ሱዙኪ ቪያሪ ነው የምትለው
እ ኤቭሪ እ ሽያጭ አዎ፣ ኦኬ። አለ አዲሱ ነው ወይስ እ የለጠፈ ነው?
የለጠፈ
የለጠፈ እስከ አንድ ሚሊዮን ሶስት መቶ ሀምሳ ሺህ ድረስ አለው ሁለት ሺህ አስራ ሁለት
እ እ turbo የሌለው turbo የሌለው አዎ፣ ሁለት ሺህ አስራ ሁለት አንድ ሚሊዮን ሶስት መቶ ሀምሳ ሺህ ብር
manual
automatic
Okay።
አዎ፣ በ manual ደግሞ አስራ ሁለት ከሀምሳ አስራ ሁለት ሰማንያ ይገኛል። በጣም አ- ንጹህ የሆነ ማለት ነው።
አዎ የሁለት ሺህ ስንት አልከኝ? ሁለት ሺህ አስራ ሁለት ሺህ አስራ ሁለት
እ አልተወደደም ትንሽ ዋጋው ነው የኔ አባት አስራ ባኑ አይደለች ቢያሪዋ ቢያሪዋ
ኤቭሪ ኤቭሪ ነች አላልከኝ? ሱዙኪ ኤቭሪ አዎ ኤቭሪ ኤቭሪ አዎ አዎ ለራይድም ለእንጀራ ምናምን ቤት።
ይገባሉ እኮ በባንም አዎ አይ እኛ በትራፕ ለእንጀራ ቤት ነው የፈለግናት እንጀራ ለማመላለሻ አዎ ለእንጀራ ቤት ነበር የፈለግናት ነው ስለዚህ በቫን ከሆነ እስቲ እም።
አንዴ መስመር ላይ ጠብቀኝ እሺ እሺ አንዴ መስመር ላይ ጠብቀኝ እሺ